ኢንቨስት ቤት
ዊድሮ አፕሩቭ ለማድረግ ነው።
እሺ፣ በደወልክበት ነው።
አዎ እሺ ዘጠኝ ሺህ ነው።
አዎ
ፏድ አሚዩ አዎ
ያው አድርጌልሃለሁ። ትንሽ ደቂቃ ብቻ ጠብቀውና ይገባል።
እሺ፣ እሺ አመሰግናለሁ።
እናመሰግናለን። እሺ ከዚህ ጋር